ቧበይ ላሜ ቦራን ቧበይ ላሜ ቦራን ቧበይ በይ በይ ቧበይ ላሜ ቦራን ቧበይ ላሜ ቦራን ቧበይ በይ በይ ቧበይ ላሜ ቦራን ቧበይ ኦ ማለዳ ጠዋት ተነስቼ ከብቶቼን አሰማርቼ ልጠብቃት ከወንዙ ዳቆሜ በፍቅሯ አልችልም ታምሜ ማለዳ ጠዋት ተነስቼ ከብቶቼን አሰማርቼ ልጠብቃት ከወንዙ ዳቆሜ በፍቅሯ አልችልም ታምሜ ታምሜ የሷ ሲገርማል አፈጣጠሯ የተሳካላት ከሁሉም ነገሯ ባደላት ውበት ተማርካለች። ገዝታኝ እኔን ከልቤ ከልቤ ተቀምጣለች። የሷ ሲገርማል አፈጣጠሯ የተሳካላት ከሁሉም ነገሯ ባደላት ውበት ተማርካለች። ደስታኝ እኔን ከልቤ ከልቤ ተቀምጣለች እንጂ ትቸውረኝነቴን እሷን እሷን ሳይ ትቸውረኝነቴን ትቸውረኝነቴን እሷን እሷን ሳይ ትቸውረኝነቴን ከብቶቼ ከሰው ማሳ ገቦ ቆንጆ ላይ ነው የእረኛው ለቦ እረኛው ለቦ ትቼው እረኝነቴን እሷን እሷን ሳይ ትቼው እረኝነቴን ትቼው እረኝነቴን እሷን እሷን ሳይ ትቼው እረኝነቴን ከብቶቼ ከሰው ማሳ ገቦ ቆንጆ ላይ ነው የእረኛው ልቦ የእረኛው ልቦ እምቧበይ ላሜ ቦራ እምቧበይ ላሜ ቦራ እምቧበይ በይ በይ እምቧበይ ላሜ ቦራ እምቧበይ ላሜ ቦራምባ በይ በይ በይ እምቧ በይ ላሜ ቦራምባ በይ እምቧ በይ ላሜ ቦራምባ በይ ማለዳ ጠዋት ተነስቼ ከብቶቼን አሰማርቼ ልጠብቃት ከወንዙ ዳቆሜ በፍቅሯ አልችልም ታምም ማለዳ ጠዋት ተነስቼ ከብቶቼን አሰማርቼ ልጠብቃት ከወንዙ ዳቆሜ በፍቅሯ አልችልም ታምም የሷ ሲገርማል አፈጣጠሯ የተሳካላት ከሁሉም ነገሯ ባደላት ውበት ተማርካለች። ገዝታኝ እኔን ከልቤ ከልቤ ተቀምጣለች። የሷ ሲገርማል አፈጣጠሯ የተሳካላት ከሁሉም ነገሯ ባደላት ውበት ተማርካለች። ይኔ ተቀምጣለች ከብቶቼ ከሰው ማሳ ገቦ ቆንጆ ላይ ነው የእረኛው ለቦ የእረኛው ለቦ የሷስ ይገርማል አፈጣጠሯ የተሳካላት ከሁሉም ነገሯ ባደላት ውበት ትማርካለች ገዝታኝ እኔን ከልቤ ከልቤ ተቀምጣለች የሷስ ይገርማል አፈጣጠሯ የተሳካላት ከሁሉም ነገሯ ባደላት ውበት ትማርካለች እኔ ትቸውረኝነቴን እሷን እሷን ሳይ ትቸውረኝነቴን ትቸውረኝነቴን እሷን እሷን ሳይ ትቸውረኝነቴ ከብቶቼ ከሰው ማሳ ገቦ ቆንጆ ላይ ነው የእረኛው ለኮ የእረኛው ለኮ Guabe, lame boram guabe, lame boram guabe, bay. Guabe, lame boram guabe, lame boram